ሰላም ጤና ይስጥልኝ። በሽት ቤት ቤት ነው የምንረዳው? ምን አልከኝ? ሄሎ
ሪከቨር አልሆንም ማለት ሄሎ
ሄሎ
አቤት፣ ምን አልከኝ?
Password recover አልሆንም አለኝ። Forgot ረስተህ forget አድርገኸው?
አ አ እሺ፣ ቅድም የሰራ አልነበረም። እስኪ አሁን ደግሞ ሞክረው። አሁን ተስተካክሏል። እሺ፣
አሁን አዎ፣
አየህ እሺ፣ እሺ፣ መልካም ምሽት።